ጤና ይስጥልኝ። ዶክተር አምቡላንስ ሄሎ ጤና ይስጥልኝ።
አበሽትለ አላ አሁን እንትን ስላላችሁ እንደ አሁን ሆኖ ወደ ፖሊስ ወደ ታደርሱልን አላችሁ አምቡላንስ አዎ አምቡላንስ አለን። ወደ የሚሄድ ፈልገሽ ነው?
እንትን አልጋችሁ ይሄ ምንድን ነው ኦክሲጅን?
አዎ ወዴት መሄድ ፈልገሽ ነው?
እኛ ሲኤምሲ ሆስፒታል ነው ያለነው እና ወደ ቤት ለመሄድ አይሲኤምሲ ሆስፒታል።
አዎ የት ነው ቤታችሁ?
እ የት ነው ቤታችሁ?
እዚሁ ፊጋ ሲኤምሲ
እዛው ሲኤምሲ ነው።
አዎ
ሲኤምሲ አካባቢ ነው ሆስፒታሉም እንትኑ አዎ ያለው ማለት ነው።
አዎ አዎ።
እሺ ይቻላል። ም- ኦክሲጅን ስንት ብር ነው ይጠቀማሉ።
አሁን እንትኑ ጉ- ይሄ ምንድን ነው ኦክሲጅኑ እ፣ ሁለት ነው መሆን ያለበት አይደለ? እንደዛ ነው የሚሆነው